Hello
ወይ አረ የሆነ withdraw pending ነበር አለቀቀም።
እሺ አንድ ይጠብቀኝ። እሺ መስመር ላይ እሺ
Hello
ወይ withdraw pending ነበር እና አለቀቀም።
እሺ፣ መቼ ነበረ withdraw ያደረግከው?
ትናንት
አሁን የደወል
አዎ
እሺ። ይቅርታ ትነግረኛለህ? ዜሮ ዘጠኝ
ሰባ ዘጠኝ
ዜሮ ዘጠኝ ሰባ ዘጠኝ
ሰላሳ ስድስት ሰላሳ ስድስት
ሰማንያ ዘጠኝ ሰማንያ ዘጠኝ ሰላሳ ሁለት ሰላሳ ሁለት እሺ። ስንት ብር ነው?
ሁለት ሺህ ብር እሺ ይኸው ስል- ሄሎ
ወይ ስንት ብር ነው?
ሁለት ሺህ ብር
እሺ process ላይ ነው። ለ SantimPay ዎች አስታውቃቸዋለሁ። system ትንሽ አስቸግሯቸው ስለነበር ነው። ይገባልሃል። እሺ
ሁሉም ከትናንትና ጀምሮ ነው እንደዛ የሚሉት።
አዎ ስ- system አስቸግሯቸው ስለነበረ ነው SantimPay ዎች።
እኮ ታዲያ እናንተ ወይ cancel ማድረጋችሁም እና ወደ እንትን መመለስ አይቻልም?
እነሱ ናቸው cancel ማድረግ የሚችሉት። ወይስ ስልካቸው ከሰራልህ ደውልላቸው ዘጠና ሶስት ስልሳ ላይ
እሺ።
እሺ